hello ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። እንዴት አደሩ?
የት ነው ምዝገባ? የት ነው?
የሳንዳፋ ሜት ነው ሳንዳፋ ሜት ነው ኢንተርኮንቲኔንታል ሆቴል ነው ኢንተርኮንቲኔንታል ሆቴል ነው።
ያ መገናኛው ቦሌ ነው።
አይ ከሌላ ባንክ ኢንተርኮንቲኔንታል ካሳንቺስ ከሌላ ባንክ ወደ ኢንተርኮንቲኔንታል ንግድ ሆቴል ባንክ ነው።
መላክ ይቻላል። በሱ ላኩልን።
hello አይሰማም ነው እንደሚቀጣ hello፣ ቦሌ አካባቢ ያለው ነው።
ቦሌ አይደለም ኢንተርኮንቲኔንታል ካሳንቺስ ካሳንቺስ አዎ እስኪ ወደ ካሳንቺስ ወደ ካሳንቺስ ነው።
አዎ ካሳንቺስ ነው እሺ፣ እሺ።
አመሰግናለሁ